ጤና ይስጥልህ።
አቤት ከብቻ የጥሪ ማዕከል ለምን ደውለህ?
ለፍሪት ነበር
እሺ ፒን ነምበር ወይም የእጅ መለያ ቁጥሮትን ይነግሩናል? ፍሪጅ ጥገና ነው የፈለጉት? ፒን ነምበር ወይም የእጅ መለያ ቁጥሮትን ይንገሩን።
ነበረ የቤቱን አዎ የንግድ ፍቃዱን
እሺ ዜሮ አራት
የንግድ ፍቃዱ
አራት ዜሮ ማለት ነው አራት ዜሮ ስልሳ ሶስት ስልሳ ሶስት ሰማንያ አንድ
ሰማንያ አንድ ዘጠና
አራት ዜሮ ስልሳ ሶስት ሰማንያ አንድ ዘጠና ዘጠኝ ያየሁለት ነው። መስመር ላይ ጠብቁ። ደንበኛችን ቤት አዲስ ነው።
ኧረ አይደለም
ደንበኛችን በንግድ number አላገኘነውም። ደንበኝነት የተመዘገበበት ምስክር ቁጥር ይነግሩናል ከቢጃይ ጋር ሰማውታል። ደንበኛችን ድምጾ ትንሽ እየራቀ ነው ይሰማውታል።
ነው
ቤቱ ምን ያክል ጊዜ ይሆነዋል ከተከፈተ?